የሚማልድ እንደሌለ አይትህ የከበርከው አምላክ ዝቤላድን ብለህ የበቀልንም ልብስ የቅንዓት መጎናጸፊያ በራስ ላይ ያረቃል ሆኖ ስጋ ወደ አንተ የሚማልድ እንደሌለ አይትህ የከበርከው አምላክ ቤላድን ብለህ የበቀልንም ልብስ የቅንዓት መጎናጸፊያ በራስ ላይ ያረቃል ሆኖ ስጋ በእውነት ታላቅ ነው የአምላክነት ሚስጥር ተገለጥክ በሥጋ ኃያሉ እግዚአብሔር በክብር አረግ በታላቅ ደመና የሲኦልንም አፍ በድል ዘጋህና ትንሣኤና ሕይወት በሞትህ ሆኖ ሰማይ ደምቆ ታየ ክብርህ ታጅቦ ትንሣኤና ሕይወት በሞትህ ሆኖ ማደሪያ ደመቀች ያንተ ክብር ገ አለቆች ተማክረው ባንተም በመሲሁ ላይ ማሰሪያውን እንበጥስ ገመዱም ወዲያ ይጣል ጌታ አንተ ስቀ ተሳለክባቸው ምዓት ከክብር ወርዶ አወካቸው ማንነትህን ባለማወቃቸው ከጥንት አንተ ብቻ መሆን ጠፍቷቸው ማንነትህን ባለማወቃቸው የአብርሃም አምላክ መሆን ርቋቸው አምላካችን ይህ ነው ተስፋ ያደረግነው። በተራራውም ላይ ታላቅ ግብዣ ያዘጋጀው ያድናል፣ ይቤዣል ትውልዱን ከኃጢአት ከሚመጣው ቁጣ ከዘላለም ቅጣት የተባለልህ ያው የጥንቱ ጌታ አንድ አንተ ብቻ ነ ሌላ ማን ሊመጣ የተባለልህ አልፋና ኦሜጋ እጅ ሁሉ ለአንተ ለክብር ይዘርጋ ወደ አንተ የሚማልድ እንደሌለ አይትህ የከበርከው አምላክ ዝቤላድን ብለህ የበቀልንም ልብስ የቅንዓት መጎናጸፊያ በራስ ላይ ያረቃል ሆኖ ስጋ ወደ አንተ የሚማልድ እንደሌለ አይትህ የከበርከው አምላክ ዝቤላድን ብለህ የበቀልንም ልብስ የቅንዓት መጎናጸፊያ